ጤና ይስጥልኝ ቴስ የበረራ መረጃ ማዕከል በኩል ልርዳዎ?
ደርሶ መልስ ወደ ግሪክ ለመሄድ ፈልጌ ነበር።
ወደ ግሪክ?
አዎ።
እሺ ምን ከተማ ነው?
ዋጋው አቴንስ ማለት ነው።
አቴንስ።
አዎ።
እሺ አንድ ደቂቃ ሌሉት። መቼ ነው ቀኑ መሄጃው?
አይ ልቆርጥ ፈልጌ ነው እናንተ ጋር እና ዋጋውን መጀመሪያ ልጠይቃችሁ።
ዋጋ የትኬት ዋጋ እንደየቀኑ ይለያያል። ለዛ በሚፈልጉበት ቀን ላይ
አዎ፣ ከሚቀንሰው ከ- ዋጋ ያለውን አንድ ላይ አድርጌ እንድነግሮት ነው። አሁን የነገ አድርጌ ብነግሮት የሚጨምር ዋጋ ነው የሚሆነው። የዛሬ ሳምንት ያ- የሚሄዱት የዛሬ ከ- ሳምንት ከነገ ከነገ ወዲያ ማለት ነው።
ከነገ ወዲያ ሄደው አዎ፣ መመለሻ አለው
ከ- ለሰባት ቀን እንቆያለን።
ሰባት ቀን።
አዎ።
እሺ አንድ ደቂቃ